hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም እንዴት ነሽ?
እግዚአብሔር ይመስገን።
stand-up comedy እንትን ለማለት ለማየት ነበር ለመታደም።
እሺ የስንት ሰዓቱን ነው መታደም የፈለጉት?
ስንት ሰዓት ስንት ሰዓ- እ፣ ስንት ሰዓት ነው? ስምንት ሰዓት ነስታ ነበረ ሁለት ሰዓት አዎ ቀን ስምንት ሰዓት እና እ፣ ምሽቱ ሁለት ሰዓት VIP። የስምንት ሰዓቱ ቦሌ ዓለም ሲኒማ ነው። እ፣ ከምሽቱ ሁለት ሰዓት ያለው ደግሞ በቤስት ዌስተርን ሆቴል
ነው።
ቦሌ ቦሌ ከኤድና ሞል ወረድ ብሎ
okay። አለ እሺ እ፣ ይህኛው የስምንት ሰዓት ግን
የስምንት ሰዓቱ በዓለም ሲኒማ ቦሌ ዓለም ሲኒማ
እሺ እ፣ እንዴት ነው ክፍያውን መክፈል የሚችለው?
እ፣ ክፍያውን transfer ማድረግ ይችላሉ። ትኬቱን በር ላይ ያገኛሉ። transfer አድርገው screenshot ያደረጉትን አሳይተው በር ላይ ትኬት ይሰጠውታል።
account እ፣ account እንልክሎታለን።
እሺ አሁን እሺ ልመዝግቦት፣ ስሞትን ይንገሩኝ።
እሺ ረዴት ሚኒሊክ
ረዴት ማን አሉኝ?
ሚኒሊክ
እሺ ስልክ ቁጥር ይንገሩኝ።
ዘጠና ስድስት ዘጠና ዘጠኝ አስራ አምስት አስራ አንድ
ዘጠና ስድስት ዘጠና ዘጠኝ አስራ አምስት አስራ አንድ
እሺ የስምንት ሰዓት ነው መታደሉ።
አዎ እሺ ለስንት ሰው ነው ቦታ የሚያስይዙት?
ብቻ ብቻ ነሽ።
እሺ እ፣ account text አደርግሎታለሁ በሌላ ቁጥር ጥንቅቅ መልስ የሚል ነው። እሺ እሺ እሺ እናመሰግናለን።
እሺ እሺ እሺ